Hello
Hello፣ ዋሽንግተን የሕክምና ማዕከል ምልጫዎች
ሰላም ጤና ይስጥልኝ።
አብሮ ይስጥልን።
ትላንትና ወዲያ በአስራ አራት አንድ patient CT scan ተነስቶ ነበር እና reading አልመጣለንም ነበር።
እሺ
ስሙ ያልፋል በኃይሉ ምትክ የሚባል እሱ ሊልኩለት የሚችሉት ወይም ደግሞ ስሙን system ኡን ከፍተው ማየት የሚችሉት ይህም CT scan ያሉ እ፣ የስራ ባልደረቦቻችን ናቸው። ምክንያቱም የአንድ patient information የ privacy ስለሆነ እኔ system ኡ የለኝም ማየት አልችልም። የሪሰ- የ- የማራይ በምን ላገኛቸው? በምን ላገኛቸው እነሱ?
ዜሮ ዘጠኝ ሰማንያ ስምንት
እ፣ እስክሪብቶ ወይ text ማድረግ አይቻልም። ኧረ ደግሞ ለካ እንትን ነው። ወይ መልሼ ልደውል። አንዴ መልሼ እደውላለሁ። እሺ። አቤት